ጤና ይስጥልኝ ከቢጃይ ነበር የምደውለው።
እሺ እሺ።
አሁን መስመሩ ተቋርጦ ነበር።
አዎ
እሺ ደንበኛችን የቢጃይ መለያ ቁጥሩን ይነግሩኛል?
TIN number ኡ
መለያ ቁጥር የቢጃይ መለያ ቁጥር
ይሄንን ነገር አልተሰጠም።
ካላወቁት ወይ በስልክ ቁጥሩ ከሞክሩሎት መስመር ላይ ጠብቁኝ። በዚህ እሺ።
ስልክ ነው አይደል የሚጠቀሙት? በሚ- አዎ በደንብ- በዚህ በዚህ ስልክ ነው የምጠቀመው። አዎ።
እሺ፣ ሮዛ የእርስዎ?
ሮሚ ሆቴል። አዎ እሺ፣ እሺ። ለሌላ ጊዜ ቪዲዮ አይዲዮን ይንገ- ልንገሩት።
እሺ።
አርባ ሰባት
ምን የ- የብጃይ መለያ ኮ- ቁጥሩ አዎ፣ አርባ የቢጃይ መለያ ሰባት ቁጥር አርባ ሰባት ሰማንያ ስምንት ሰማንያ ስምንት ሰባ አምስት
ሰባ አምስት እሺ አዎ፣ ይሄ ነው መለያ ቁጥሩ። እየመዘገብኩሎት መስመር ላይ ጠብቁኝ።
እሺ።
ሞትም አለ በደንበኛችን መልካሙ ልጅ አለም።
መልካሙ ልጅ አለ አዎ
ቁጥር በዚህ በደወሉበት ላይ ያዛለ።
አዎ እሺ፣ እሺ፣ እሺ መዝግቤልዎታለሁ። ለሚመለከተው ክፍል አስተላልፌልዎታለሁ።
እሺ። አመሰግናለሁ።
ሌላ የምረዳዎት ነገር አለ ደንበኛችን?
ምንም ችግር የለም።
እሺ፣ ስለደወልን እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ መልካም ነው።